ነው።
ሰላም ጤና ይስጥልኝ። ቴሌቪ ሰላም ሰላም።
አለኝ። ምን ልርዳው?
ይሄ ቴሌዊን ቲኬት የሚባለው ምን ምን ነገር ነው?
እም? ቴሌቪዥን ጌም ነው።
እ?
ቴሌዊን game ነው። game ኦቹን ሲጫወቱ ሽልማቶች አሉ። ለምሳሌ አምስት ሺህ ብር ከአምስት ብር እስከ አምስት መቶ አዎ አዎ
አ- game ነው።
game ነው። game ኦቹን ሲጫወቱ ሽልማቶች አሉ።
አሀ game ከኩኝ ሽልማት አገኛለሁ አይደል?
አዎ መስመሩን ለማዘጋት እ?
እሱ መስመሩን ለመዘ- ለማዘጋት
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። ስድስት ቁጥር ላይ ለማቋረጥ ይላል።
እ?
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። ስድስት ቁጥር ላይ ለማቋረጥ የሚል አለ።